Hello ሰላም ጤና ይስጥልኝ Best Bet
ሰላም ትናንትና withdraw አድርጌ ነበር እና እስካሁን አልደረሰም። አልገባም account ስንት ብር ነው ውስጡ ያደረግከው?
አስር ሺ ሰባት መቶ ብር ስልክህን ንገረኝ።
ዜሮ ዘጠኝ የ Best Bet ኡ
ዜሮ ዘጠኝ እሺ
ሰባ ሶስት እሺ አስራ ሶስት እም፣ ሰባ ሶስት ዘጠና አንድ
አስር ሺህ ሰባት መቶ ብር እሺ። Approval ከአስር ሺህ ብር በላይ withdraw ስታደርግ approval የኛን approval ስለሚፈልግ ነው። እሺ እሺ እና ሌላ ጊዜ እንደዚህ ስታደርግ ደውልልንና approve እናደርግልሃለን።
እሺ ወደ ሰባ ሶስት አስራ ሶስት ሰባ ሶስት ዘጠና አንድ ላይ ነው የላከው አይደል? ቴሌ ብር አ አ ሰባ ሶስት አስራ ሶስት ሰባ ሶስት ዘጠና አንድ በቃ እሺ፣ አሁን check አድርገው እሺ እሺ thank you ችግር የለም።